ሄሎ
ሄሎ ሰላም ጤና ይስጥልን አብሮ ይስጥልኝ እና ኤደን ባዩ ነሽ አዎ እሺ ከ ዊ ፕላስ ሶሉሽን ነበር ምደውልልሽ ለቲክቶክ እና ለዩቲዩብ host ነት CV ልከሽ ነበር okay አዎ ልክ ነበር አዎ እሺ ስለዚህ ሐሙስ አራት ሰዓት ላይ ለ interview መምጣት ትችያለሽ
እ ቦታውን የት አልሽኝ ቦታውን እና ሙሉ አድራሻውን እና ምን ምን ይዘሽ መምጣት እንዳለብሽ text አደርግልሻለሁ እሺ ላኪልኝ በቃ እሺ ጉርድ ሾላ ከሳሊተ ምሕረት ወደ ታች ባለው መንገድ ከአስናቀ ማስታወቂያ ፊት ለፊት ነው ግን እልክልሻለሁ አድራሻውን እና ምን ምን ይዘሽ መምጣት እንዳለብሽ እሺ ላኪልኝ አመሰግናለሁ እናት እሺ እናመሰግናለን መልካም ቀን እሺ ላንቺ መልካም ቀን እሺ